ድረስ ላይ ነበር። ሄሎ አቤት።
ኢሳያስ፣ እንዴት አመሸ? ሰላም ነው?
እግዚአብሔር ይመስገን። ሰላም ነው አለን አለን። እንዴት ሰላም አለን አለን።
አለን። ይሄኛው የዚህኛው ሲስተም አይተው ነበር መሰለኝ የላክነውን ቪዲዮ እና አ እ የጎልደን ዶይስ አለ ምናልባት ከእንትን ካልከው አ ሶ የጎልደን ሬሱ ላይ ነው
እኮ ጎልደን ሬስ ቲቪ ነው የሚያስፈልገኝ። ምንድን ነው አሁን?
ቲቪ ያስፈልጋል። ያው ዲስፕሌይ ማድረግ አለበት አይደል?
አ አይዘር በዲሽ ወይም ቪዎክስ መጠቀም ትችላለህ።
ቲቪ ላርግ ልግዛና በኢንተርኔት ይጫናል ማለት ነው።
አዎ ግን እዛው ቨር- ቨርቹዋሎቹ ቤት ላስገባ እንዴ?
ትችላለህ፣ ግን እንደ አንድ ሲስተም አይደለም የሚሰጠው። ለምሳሌ እ።
አሁን አንተ ወሰድ የወሰድካቸው ካይረን ሾፖች አሉ አይደለ?
አ ሶ የካይረኑ ላይ ሳይሆን የጃር እ።
ነው የሚፈልገው እና ዲፖዚት ምን ይፈልጋል።
okay። ሌላ እሱን okay አዎ so በ- ሁለቱንም አሁን ለምሳሌ እንደዛው እዛው shop ላይ ካይረኑ በወሰድከው shop ላይ አይደለም የምንሰጥክ ማለት ነው። የተለያየ site ኦች ወይም የተለያየ provider site ስለሆነ እህ፣ ለየብቻቸው ነው እና ምናልባት የዚህኛውና እስከዛ deposit ያደረግከው ያንተ ካለቀ ሌላ deposit እንዲጠበቅ ነው ማለት ነው።
okay okay። ግን እንዴት ነው ሳናላምድ deposit ማድረግ ሰዎች ሊሰለቹት አይችሉም?
ለምሳሌ መናገር የሆነ ሌላ ቦታ ያልተለመደ ስለሆነ እህ፣ ያን ያህል እንኳን የሚሰለች አይመስለኝም። ምክንያቱም አሁን የውሻ ወኪል ነው ምናምን more ተለምደዋል ሰው ጋር እህ፣ እህ፣ ሁሉም site አለ እና ግን ይሄ ለመጀመሪያ ራሱ የጀመረው እኛ ነን እና እህ።
እንደዚህ እንደ ማስታወቂያ ስለሆነ አንዴ እኛን ጠብቀን እንሄዳለን ብዬ አስባለሁ። ምክንያቱም ሌላ ቦታ ምናምን ጀመረ እሺ ኮምፒውተር እንደዚህ ማድረግስ ይቻላለሽ? ታማክሪልኛለሽ? ለምሳሌ የኔ ሁለት ቤቶቼ አሁን የእናንተ system ላይ ተሽው ከሆነ በጣም የወረዱ ቤቶች አሉኝ። አንደኛ ቅርብ ለቅርብም ከመሆኑ የተነሳ እሺ፣ ከእንትን ጋር ከ- ከእናንተ ቤቶች ጋርም ከሶከር ጋርም ቅርብ ለቅርብ ከመሆነታቸው የተነሳ በጣም በቃ ረ- already የወረዱ ናቸው በእንትን ደረጃ ማለት ነው።
እሺ።
በሴል በእነሱን ሙሉ ለሙሉ መቀየር እችላለሁ።
እ፣ ወደ ጃር እ ትችላለህ።
በቃ እንደዛ ብሞክር አይሻልም? አሁን ለምሳሌ ልሽ ኢሳያስ ዋንዛ የሚለው በቃ በኪሳራ የምሰራው ቤት ነው ከድሮም ጀምሮ ማለት ነው።
እሺ እ፣ እሱን ልቀይረውና አንዱን የሰውን ፍላጎት interest እያየን ያው መቼስ በአንድ ቤት ባይ ሌሎቹ ቤት እ፣ እንትን ማለት እችላለሁ።
አዎ እ?
ይቻላል። ችግር ስለዚህ የለም።
ነገ- ስለዚህ ነገ- ከራስን ወደ ጃሮ ሽፍት አድርጎ ለኬኛው አንዷን ቤት ለጊዜው አንዷን ቤት ኬኖና ስፒኑን ትቼው ሁለቱንም እ፣ ወደዛ ዞርና ሴሉ ሴሉና ያለው የሰው ፍላጎቱ አሪፍ ከሆነ በዛው መቀጠል እችላለሁ ነኝ።
በቃ ጥሩ ችግር የለውም። እንደዛ ማድረግ እንችላለን።
ስለዚህ ጠዋት በቃ አንዱ የአንደኛውን ቤት ጠዋቱን እልክልሻለሁ ሁለት ሰዓት ላይ።
አዎ እሺ እሺ እሺ።
ከዛ ማስታወቂያ ምናምን እንደ አዲስ ነው የምለጥፈው አይደለ እንትኖች banner ምናምን።
እ፣ ይሄኛውን game promote የሚያደርግ ትችላለህ። ያኛውም የነበረውም እኮ ይችላል፣ ግን እ፣ አ።
አንድ ሰው አንድ ሁለት ሰው ካየው እኮ በቂ ነው። በጣም የሆነ እንትን ይላል። ሌላም ሰው fascinate ነው እንዲመጣ ያደርጋል።
በቃ ስለዚህ ነገ በቃ ልክልሽ እና ነገ እሱን ቤት ቀይሬ አሪፍ ከሆነ ገበያው ያው ሌሎቹንም ቤት በዛው ልክ እንትን አደርጋለሁ።
አዎ በአንድ ቴስት ማድረግ ይቻላል። ችግር የለውም።
እሺ፣ እሺ በቃ እሺ ቴንክ